ጤና ይስጥልን ቤት ቤት ቤቲ ነኝ የምረዳው።
ብር confirm
በዚህ ስልክ ነው? ስንት ብር ነው?
አስራ ስድስት ሺ ሰባት ሺ አስራ ስድስት ሺ እና ሰባት ሺ አ እሺ አንዴ ጠብቀኝ እሺ check ላድርገው አስራ ሰባት ሺ እና
አስራ ስድስት እና ሰባት ሺ አስራ ስድስት እና ሰባት ነው ያልከኝ?
አ እሺ ሄሎ
አቤት በዚህ ስልክ withdraw አላደረጉም።
ምን
አስራ ስድስት እና ሰባት ሺ ነው ያልከኝ አይደል?
አ የለም እሺ አስራ ስድስት ሺም ሰባት ሺም ወጪ አላደረጉም ዛሬ።
የለም አዎ አዎ
ሰባት ቀን ነው
ምን አልከኝ?
ሰባት ቀን
አልገባኝም። ሄሎ አቤት ምን አልከኝ? ይቅርታ
እ ስድስት ቀን ስድስት ቀን አስራ ሁለት ማለት ቀ- እንትን ቀኑን ንገረኝ። ከስድስት ቀን በፊት ነበር ያደረግከው?
አ ቀኑን ንገረኝ፣ ትክክለኛ ቀኑን።
ስድስት ስድስት
በስድስት ነው አ
በስድስትም አላደረጉም። ትክክለኛ የለም።
ቀኑን እና መልሰህ ደውልልኝ እሺ።
አ ስድስት ቀን ስድስት ቀን ነው አስራ ሁለት
ሄሎ ሰዓቱ ሰዓቱ አንድ ሰዓት ሰዓቱን ሳይሆን ቀኑን ማግኘት ስድስት አልቻልኩም።
ስድስት ቀን ነው ቀኑን check ያርጉና መልሰው ይደውሉልኝ። እሺ